ጤና ይስጥልኝ። ዋሽንግተን ሕክምና ማዕከል ሰላም ነው እናት ሰላም።
አለን። ኮቪድ ከ- ከትባችሁ ሰርተፍኬት ትሰጣላችሁ እንዴ?
አይ የለንም።
ምን መረጃም ሰርተፍኬት የለንም እ?
የለንም። ኮቪድ የት ነው ምርመራም የምናገኘው?
መረጃው ነው የለኝም የት እንዳለ እግዚአብሔር ቀርቶ ነው ወይስ ምንድን ነው እኛ ጋር የለም። በፊት ነበር፣ አሁን ቀርቷል እኛ ጋር።
እኮ ሌላ እዚህ ቦታ ጋር- አላውቅም።
እሺ እኔ በቃ እናንተ ጋር አለ ብዬ ነበር።
አዎ እኛ ትተናል።
እሺ የምታውቂው ቦታ ካለ ግን ብትጠቁሚ ነው አሪፍ ነው።
አላውቅም የት እንዳለ ጤና ጣቢያዎችስ?
መረጃው የለኝም እኔ የት እንዳለ
እሺ እየሄድን እንጠይቃለን። ጤና ጣቢያዎች እየሄድን